ጤና ይስጥልኝ አሪፍ ነኝ ማለት ነው የባንክ ዳዊት
አዎ ሲስተር
አቤት
የስቶክ ስፖርት ጌም ይጫወታል እሺ
የኔ የኔ አካውንት ቴሌብር የኔ ስልክ ቴሌብር አለ ይቀይራል ወደ ቶክ ስፖርት እሺ ዲፖዚት ማለት ነው
ድብስት ያለ ነው ገና አይገባም የኔ አካውንት አልመጣም ብሮ እሺ መቼ ነበር የሞከሩት
የማ- ያው ሓላይ ሓላይ ሓላ ትወን ፈርሃወር ምናምን
እሺ ትናንትኛ ጋር ደውለው አመልክተው ነበር አዎ እሺ ደንበኛችን እያየሁልዎት ነው ትንሽ መስመር ላይ ይጠብቁኝ እሺ
እሺ ስሞትን ማን ልበል ደንበኛችን
እ ስም አዎ ዛህኑን ሙስጠፋ
እሺ ደንበኛችን እዚህ ጋር እንደሚያሳየኝ እኛ ለባለሙያዎቹ አስተላልፈንልዎት ነበር ጉዳዩን እ እነሱ የሰጡን ምላሽ በእኛ በኩል እ ተስተካክሏል ስለዚህ እ ቶኤክስ ስፖርቱ ላይ መልሶ ያገኙታል ብሩን አሁን አዎ ደጋግሞ ይሞክሩትና ምናልባት ካጡት እ ቀጥታ የሚያናግሩት ቶኤክስ ስፖርቶችን ነው በእኛ በኩል ያለው ነገር በባለሙያዎቹ ስለታየ ማለት ነው
እ እሺ እሺ እሺ ደንበኛችን ስለደወሉ እናመሰግናለን መልካም ምሽት እሺ አንተ ደግሞ አመሰግናለሁ እሺ ደንበኛችን